ሄሎ እናስነ በስት ግት ነው አይደል? እንትን ነበረ ጨዋታ እስካሁን ድረስ አላረምም።
እንትን የካሽር ኮድ ይነግሩናል።
አስራ አንድ ሰባ አራት ሰባ አራት ሀያ ሶስት እሺ።
አርባ ሁለት
አሁን በቅርብ ያለቀ ጨዋታ ነው።
አዎ አሁን ማለት ዛሬ አምስት ጨዋታ ነበር አልፏል። መጨረሻ ላይ ያለቀው ጨዋታ የባየር ሌቨርኩሰን ነው። ከአንድ አንድ ሰዓት ላይ የጀመረ ጨዋታ ነበር።
okay፣ እሺ check ላደርግለት። okay አሁን አርሞታል። አሁን እህ።
የሚቀረው አሁን ታርሞ የሚቀረው አዎ ሶስት ነው አ?
ጂሮና ከዲፖርቲቮ አላቬስ፣ አዎ፣ ዶርትመንድ ዶርት- ከማይንዝ እና አስቶን ቪላ ከሼፊልድ ያው ገና ናቸው።
ገና ሶስቱ ገና ይቀራል። ግን አሁን ብራ ብታረም አሪፍ ነበር።
እ፣ ማለት አይ፣ ሶስቱ ሶስቱ ገና አይደለም ናቸው።
ሶስቱ አይደለም ሶስቱ አይደለም ያኛው አዎ።
ያለፈው ያለው አሉ አ?
አዎ አዎ እሱ ታርሟል ታርሟል።
አዎ።
እና አዎ።
አረንጓዴ ነው እንዳለ እሺ፣ ሶስቱ የት ሄዳል ብለህ ነው? የትም አይሄድም።
የትም አይሄድም። እውነት የትም አይሄድም።
ጉድ ላክ ቴንክ ዩ ቴንክ ዩ